ሄሎ ሄሎ አቤት።
ሪንካ ቤት ቤት ነው የምደውልልኝ።
እሺ ቅድም አሁን ቴሌግራም ላይ ጋውዝኝ ነበረ deposit አድርጌ ብለው፣ ግን screenshot ያርጉልኝ አልኩት። ቻፓ የሚል ያለበትን ጽሑፍ screenshot አርጉልኝ።
okay እንትን ነው ላፕቶፕ ስለምጠቀም screenshot ለማድረግ አልተ- እንትን አልተመቸኝም። ለዛ ነው እኮ እኔ እሱማ መልክላቸው ለቻፓ። ስለዚህ text ሲልኩልኝ screenshot ያደርጉታል አይደለ?
እ
ቴክስት ያደርጉኛል ቴ- ቴሌግራም ላይ ማለት ነው። ሄሎ ኦኬ።
አይሰማም?
የትኛውን ነው አሁን የሚል ምልከው? የትኛውን ቻፓ የሚለውን?
ቻፓ የሚል ያለበትን
ኦኬ። እንትን የለማ ዞሮ ሜሴጅ እኮ የለ- አልደረሰኝም እኮ ለዚህ እኮ ነው እኮ አሁን የላኩልኝ አለ አይደለ? ቤት ከስተመር ዲፖዚት ቦቸር ኮድ ምናምን የሚል የላኩልኝ እ፣ እሱ የቴሌ ወደ ቴሌ ብር እንትን ያለው ነው እ።
ከእሷ ላይ የሆነች ቴክስት አለች አይደለ? በደንብ ያልታየችኝ እኔ የማይታየኝ እሱ ትንሽ አስያርጉ የቆረጡት
Okay። እስቲ ሞባይል ላይ አለ።
እሱኛው text ላይ ያለውን text screenshot አድርጎ ላኩልኝ።
እሺ እሺ እሺ።
አለ።